ይመስለኛል። እርግጠኛ አይደለም።
ችፕ ሄሎ ሄሎ፣ አቤት
ችፕችፕ ሄሎ ሄሎ።
ች- ChipChip ነው።
አዎ ነው።
እም፣ በቃ ትናንት ወረራ አድርገን ነበር፣ ግን አልደወለልንም። አሁን መቼ? ዛሬ ትናንት ነው የታዘዘ። ያው ዛሬ ደደ- እንትን ደርሶኛል። ዛሬ ይደርሳል ተብሎ ስልክ ቁጥሬን ጋር ዜሮ ዘጠኝ አንድ
አስራ አንድ
ሀምሳ አንድ
አስራ አንድ ዜሮ አራት አስራ አንድ
በሀያ አራት ያራሹት ነው።
አዎ እንትን ትኛው ትናንት በታ ኦርደር ነበር እ፣ ሽንኩርት ሀያ ዘጠኝ ኪሎ አለ አይደለ? የእግሩ አ አ ጋር እንደወጣ ነው የሚያሳየኝ። የድራይቨር ስልክ ንገሩት።
እሺ
ዜሮ ዘጠኝ ሀምሳ አንድ
እም፣
ሰማንያ ዘጠኝ
እሺ አርባ ስምንት ሰማንያ
አሁን ሰማንያ ማሱ ማቲያስ ይባላል። ያዋሩ እሺ እሺ እሺ መልካም ቀን